ስራዎትን ጨረሱ ልበል። ሄሎ ሄሎ Hello ወይማ መልሼ ደወልኩኝ። ከችፕችፕ ነው ከችፕችፕ ነው መልሼ ደወልኩኝ። እሺ ላይ ስለ ችፕችፕ እስኪ ያለውትን አስተያየት ለመቀበል ነበረ መስተካከል ያለበት ነገር ካለ ምናምን። ቺፕ ቺፕ ቺፕ ቺፕ ነው የደወልኩት። ከቺፕ ቺፕ ነው የደወልኩት። ሄሎ ሄሎ